የጤና ይስጥልኝ ቤት ቤት ራሄል ነኝ። በምን ልርዳዎ?
ራሄልዬ አቤት።
ትላንትና ማለት ነው እሺ ከብ- ከአቢሲኒያ ባንክ በቪዛ አርግቼ በቪዛ ፍቃድ አርግቼ ሁለት መቶ ብር deposit አደረኩኝ። ታውቂያለሽ?
ወደ ቤት ቤት አዎ።
እሺ ገንዘቡን ማለት ነው verification code ኡን ልኮልኝ ገንዘቡን ከ account ኤ ቀንሶታል። አንድ ወይ እሺ በቴሌግራም ልጁ ላይ message ልከትላታል። ሀብታሙ እባላለሁ ምናምን ይለኛል። እኔ ደግሞ account ኤ ላይ አልገባልኝም እያልኩት ነው።
ዛሬ ነው አሁን ነው እያወራችሁ ያላችሁ? ትላንት ትላንት አዎ።
እሺ ማንም የሚል ነው ስምህ?
ያኪኔ ሞላ ነው የሚለው ግን ስልኬን ልንገርሽ ዜሮ ዘጠኝ አስራ ሶስት
እ፣ አን- ወይ አንዴ hi ትለኛለህ ስልኩን ሳትዘጋው በምን ቴሌግራም ላይ ቴሌግራም ላይ
ቴሌግራም በዚሁ ስልክ ላይ አይ አይደለም ትናንት ባወራህበት
ትላንት እኔ አሁን ስልኬ አሁን የምጠቀምበት አይደለም እኮ እኔ አሁን እሺ ቤት ልንገርህ ቁጥሩን ዜሮ ዘጠኝ ዜሮ ሶስት እኔ ለማለት ስለማይመቸኝ ነው ዜሮ ሶስት አለኝ እኮ ስልክ እኮ እዛ ላይ hi በለኝና አልያው message ኡን የላክላትን የ deposit message
እሺ ቆይ ያው እሺ hi ልልሻለሁ እሺ
ይኸው hi በለኝ ማለት ይኸው ና አይደለ